ሄሎ ጤና ይስጥልኝ።
አብሮ ይስጥልን።
ከርፍቤ ነው የምደውልሎት። አሁን ደውሎ እሺ ዘጋ ነው።
አ አ እሺ ደንበኛችን አጣር ችሎት ነበረ። ለጊዜው መመዝገብ ይችላሉ በዌብሳይታችን ላይ። ከዛ የኛ ኦኬ የእኛ ቲሞች ኮንታክት ያደርጎታል።
ኦኬ እሺ እሺ ማሳደስ እሺ።
ከቻሉ ከእርስዎ አ- ሊሞክሩ።
አ በተረፈ ግን ዌብሳይቱ ላይ መመዝገብ ይችላሉ።
እሺ ቴንክ ዩ እኔና እሺ ዌብሳይቱን እሺ።
ያውቁታል ወይስ?
አ አ አቋር እሺ ዳት እናመሰግናለን።
ተክላ አርግ ብዬ ነው። እሺ እሺ ምንም አይነት ነገር ካ- ካጋጠሙት ከቸገሩት ይደውሉልን።
እሺ እሺ እና ቴንክ ዩ እሺ መልካም ምሽት ይሁንልን።